ሄሎ ጤና ይስጥልኝ። ሄሎ
አቤት አቤት አቤት።
እሺ፣ አቶ ሄኖክ ከቤ Plus Solution ድርጅት ነበር የምደውልልዎት። ከ- ከዌ Plus Solution ድርጅት ነው። ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎችም ለየት ያለ ነገር ይዞ መጥቷል። ይሰማል? ድምፅ ራቀብኝ።
አዎ
እሺ።
ሌላ ቁጥር ልክቸው ትደውልልኛለህ? ሌላ ቁጥር ልክ እሺ እሺ፣ አሁን እደውልልሃለሁ። ስጠኝ። ዜሮ ዘጠኝ ሀያ አራት ሰላሳ ሰላሳ
አምሳ ስድስት አስራ ዘጠኝ ይቅርታ ይኸኛው ትንሽ ስለማይገባ ነው።
እሺ ዜሮ ዘጠኝ ሀያ አራት ሰላሳ ሄሎ ሄሎ ሄሎ